hello hello አቤት አቤት አዎ እሽ ናት
እኛ ነበረ
እናት ሌላ ስልክ አለ በሌላ ስልክ ልደውልልሽ አይሰማኝም hello ይቅርታ hello ሄሎ በሌላ ስልክ ልደውልልሽ እኔ እና- እሺ እሺ ሰሽ ደውይልኝ